ነው እባክዎን የምትረዳዎት?
ከአራት ቀን በፊት ዊዝ ላይ ያደረኩት ብር ነበር አልገባም እስካሁን።
እሺ screenshot አድርገህ ላክ ብለኸኝ ላይ ነበር ልኳል?
ልኬያለሁ። አዎ እሺ ማን ነው የሚለው ስምዎት ቴሌግራም ላይ?
እ?
ማን ነው የሚለው ስምዎት ቴሌግራም ላይ?
ቴሌግራም ነው አዎ የቴሌግራም ስሞት ቴሌግራም ብራዚል ብራዚል
ብራዚል አዎ
እሺ አስተላልፈንልዎታል። በትዕግስት ይጠብቁ እሺ።
እሺ መልስ ስናገኝ እናሳውቅዎታለን።